ተነሱ።
የገባበት ሆኖ
እ
ሄሎ ሄሎ፣
ሄሎ።
እሺ ከ Best Bet ነው የምደውልልዎት።
እሺ
የ withdraw የተደረገበትን ቁጥር ልነግሮት ነው እሺ ወደ ዜሮ ዘጠኝ ስልሳ አራት
እሺ አርባ ሶስት ሀምሳ ዘጠኝ ሀምሳ ሰባት ነው። እሺ voucher ነበረ ሶስት መቶ ሶስት መቶ ሁለት ጊዜ አድርገውቦታል withdraw።
እሺ ስለዚህ አሁን passwor- password ዎትን secure ያድርጉ፣ ለሰው share አያድርጉ voucher code። password ዎትን ይቀይሩ። እሺ ሌላ አዎ።
ሰው እየተጠቀሙበት ነው። የእርስዎን account ሌላ ሰው እየተጠቀመው ነው። ለዛ ነው
አ፣ ስለዚህ pass ሌላ pass የእርስዎን account ሌላ ሰው እየተጠቀመበት ነው።
ሌላ ሰው ነው የተጠቀመው አዎ። ስለዚህ password ዎትን ይቀይሩ።
ያ ቴሌብሩ።
ቴሌብሩን አይደለም የ Best Bet ን
እሺ የ Best Bet ን password ዎን ይቀይሩ፣ secure ያድርጉ። voucher code ደግሞ share አያድርጉ ለሰው።
እሺ አሁን አ፣ ቴሌብር በተ- በኢብር ትቀይርልኛለህ
ወደ ምን
ወይ ኢብር
ምን withdraw ነው?
ቴሌብር ትልክልኝ ነበረ በዚህ
ምን እንድልክልዎት?
ተ- በኢብር ቴሌብር እንድትቀይርልኝ
አይ እንደሱ ማድረግ አንችልም። እኛ ይሄኛውን ብር already የወጣ ነው። እሺ ሰው ጋር የገባ ስለሆነ እኛ መመለስ አንችልም።
ነው አዎ account ኡን secure ማድረግ ያለቦት እርስዎ ነዎት።
እሺ እሺ ስለ ደወሉ እናመሰግናለን። መልካም ቀን።